ሄሎ
ሰላም ጤና ይስጥልን ቤተሰቤት
አዎ ማታ ሁለት ጊዜ አንድ ሰጠኝ መጥቶ እና አንድ ሺህ ተነብር በስበት ላኩና ብሩ አልገባም።
ዊዝድሮ አርገ ነው ዲፖዚት አዎ ዊዝድሮ ሄሎ አዎ ምን ዊዝድሮ ነው ያደረከው?
አዎ
እሺ ቆይ ቼክ ላድርግልሽ፣ ጠብቀኝ መስመር ላይ እሺ
አንድ ሺህ እና ዘጠኝ መቶ ነው ያሉኛ።
አዎ አዎ አዎ እሺ አዎ deposit ነው ያደረጉት። ቴክስቷን ልክ ልከውልናል ቴሌግራም ላይ አዎ
በቃ እና አሳውቀናል። እሺ ትንሽ ታገሱን።
እሺ በእናትህ ላክልኝ።
እሺ
እሺ አመሰግናለሁ።
እሺ እናመሰግናለን። መልካም ቀን።
እሺ